hello hello ጤና ይስጥልን አብሮ ይስጥልኝ።
የመለሰ ስልክ ነው አይደል? ይህ ስልክ አዎ፣ ግን እሱ ቢሮ ሲገባ ስልክ ይዞ መግባት ስለማይችል ቤት ነው ስልክ።
okay ነው።
አዎ፣ በቢሮ ስልክ ደውለ።
ከኢትዮ ቴሌኮም ነው የምደውለው። መልዕክቱን አድርሽለት።
እሺ፣ አደርሳለሁ። ችግር የለውም። እሺ፣ እሺ።
እ፣ ከኢትዮ ቴሌኮም ነው የምደውለው። የኢትዮ መቶ ሰላሳ lucky slot ላይ የሺ ብር አሸናፊ ስለሆነ እሱን እጣውን ለመልቀቅ ፎቶግራፍ እና መታወቂያውን Telegram group ላይ ላክ።
ምን አልከኝ? ምን አልከኝ? ምን አልከኝ?
የኢትዮ መቶ ሰላሳ lucky slot ላይ የሀያ ሺህ ብር ተሸላሚ ነው።
እሺ፣ ስለዚህ እሱን ሽልማቱን ለመልቀቅ ፎቶግራፉን እና መታወቂያውን እ፣ Telegram group ላይ add አድርገነዋል። እዚያ ላይ share ያድርግ።
እሺ፣ እሺ፣ አስተላልፋለሁ።
እሺ፣ እሱን ዛሬ ማድረግ አለበት። ዛሬ ከላረግ እሺ።
expire ያደርጋል። already የባለፈው እሺ።
ሳምንት ስለሆነ ዛሬ እሺ፣ የመጨረሻ ቀን ንገረኝ።
እሺ፣ እሺ።